ቆይ እኔ ስፍርፍር ሰርቼ ልምጣ። ማርያም ኧረ አንቺ ተይ
ይሄ ብቻ ነው እንዴ ያለው?
አዎ ገባ ነው ደግሞ ካለ እንጨምራለን እንጂ የለም። hello
hello፣ አቤት።
ሰላም ጤና ይስጥልን። መልሼ የደወልኩሎት እ እሺ፣ ችግር የለውም። አቤት።
location የት ይጣሉት? ነገር የት ነበር?
ጀሞ አንድ።
እሺ ጀሞ አንድ ነው።
አዎ፣ እሺ እናመሰግናለን። እሺ እሺ፣ እናመሰግናለን።